ሄሎ
ጤና ይስጥልኝ አልባባ
እ ጤና ይስጥልኝ መስቀል ፍላወር ምኑ ጋር ነው እንትናችሁ እናቴ
ምን አሉኝ የመስቀል ፍላወር ያለው እሱ እንትናችሁ የቱ ጋር ነው አፍሮዲት ሞተርን ያውቁታል ወይም ናዝራ ሆቴል ወይም ምስራቅ በስጋ ቤትን ያውቁታል ናዝራ ሆቴልን አወቅኩት አዎ ናዝራ ሆቴልን ትንሽ ከፍ ሲሉ U-turn አለ አይደል አዎ በስተቀኝ በኩል ሲገቡ አፍሮሊንክ ሞተር የሚል አለ እሺ አፍሮሊንክ እሺ በሱ ሬክላም ትክክል ሲገቡ ማሊባባዎች ሬክላማችን ይታያል እሺ እሺ